አላት ነገር እንዳላት ነገር አላት ነገር እንዳላት ነገር ያብስ ያደንግዝ የመስተፋቅር እሷስ አላት ነገር አላት ነገር እንዳላት ነገር አላት ነገር እንዳላት ነገር ያብስ ያደንግዝ የመስተፋቅር እሷስ አላት ነገር አየነው ደጣጣው አሩም ወርቀ ዘቦ ሰበዙና ፈትሉ የሸጋውን አሙን አነሷ ናት ይላሉ። ብክንክን ይላል ያያትም ያወቃት ያያትም ያወቃት አብዞ የሚያስቀር እንጃ ምን እንዳላት እንጃ ምን እንዳላት እውነት ቢወዳት ሆይ ከደጇ ደረ ጀግና ማይነውን ሳይሆን እግሩ ታሰረ ፍቅር የማይገባ ሆይ በስሟ ማለ እኔማ በኩል ሆይ ተውኝ ስንታለ ሆይ ተውኝ ስንታለ ሆይ ተውኝ ስንታለ ሆይ ሆይ ተውኝ ስንታለ ሆይ ተውኝ ስንታለ ብክል ብክክል ብክክል ትክል ትክክል ትክክል እንስብስብ እንስብስብ እዊ የሚያሰኝ የሚያሰኝ የሚያሰኝ አላት ነገር እንደ አላት ነገር አላት ነገር እንደ አላት ነገር ያፌዝ ያደንግዝ የመስተፋቅር እሷስ አላት ነገር አላት ነገር እንደ አላት ነገር አላት ነገር እንደ አላት ነገር ያፌዝ ያደንግዝ የመስተፋቅር እሷስ አላት ነገር አየነው ደጣጣው ሸጋ ከላቷ ደምግባት ተክሎ ጫዋታና ቀልዷን እንደ ቡና ሰጥሎ እንኳን የቀረባት ባንገት ኖር ያለችው ባንገት ኖር ያለችው ብክንክና ሌላት አቅሉን አሳጣችው አቅሉን አሳጣችው ፍቅር ባጀቡ ሆይ ታጅቦ ሲሄድ አይራመድም ሆይ ለልፍኛ ሳይሰር ይፈረዳል ሆይ በኔስ ወዳጇ ትክን ትክን ስል ሆይ ብታይ በደጇ ሆይ ብታይ በደጇ ሆይ ብታይ በደጇ ሆይ ሆይ ብታይ በደጇ ሆይ ሆይ ብታይ በደጇ ትክል በክልክል በክልክል ትክል ትክልክል ትክልክል እንስብስብ እንስብስብ እዊ የሚያሰኝ የሚያሰኝ የሚያሰኝ አላት ነገር እንደ አላት ነገር አላት ነገር እንደ አላት ነገር ያፌዝ ያደንግዝ የመስተፋቅር እሷስ አላት ነገር አላት ነገር እንደ አላት ነገር አላት ነገር እንደ አላት ነገር ያፌዝ ያደንግዝ የመስተፋቅር እሷስ አላት ነገር አየነው ደጣጣው የፍቅሯን አበባ ንብ ሆኜ ለመቅሰም ደጇን ስዞር አልኩኝ ስለው ሰከም ሰከም እሺ በይው በሏት ወልጃ ስቃጠል ወልጃ ስቃጠል እንደምን ያብባል ዘር የሌለው ቅጠል ዘር የሌለው ቅጠል መውደድ ያዘው ሆይ የፈረደበት ባክኖም አይደግምም ሆሆይ አምባይ ለሚለ ትንሽ ትልቁ ሆሆይ አንሰፈስፍ በውበቷ ላይ ሆሆይ ነገር ቢኖር ነው ሆይ ነገር ቢኖር ነው ሆይ